hello hello
hello ሰላም ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው?
ዩቲዩብ ነው።
እግዚአብሔር ይመስገን።
እግዚአብሔር ይመስገን።
እ እንትን ምዝገባ ለመመዝገብ ነው።
ይችላሉ። አራተኛ ዙር የገሻ ስልጠና አዎ።
እየተቀበል ነው።
እሺ ምንድን ነው የማደርገው?
የ- መረጃው ሙሉ ወስዷል ወይስ እንደ አዲስ ነው?
አይ በ- በ- አዲስ ነው። ከዚህ በፊት ያው ስልጠናን የተከታተሉትን አይቻለሁ እሺ
እና አሁን አራተኛ ዙር ይጀምራል ከተባለ እንዴ አዎ እሱን እኔ ምን- ከእኔ ምን ይጠበቃል?
እሺ በ credit hour ሰባት መቶ ሀምሳ ብር ነው የምናስከፍለው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ሀያ አዎ OK፣ ሀያ አንድ credit hour ስንት ነው?
ሰባት መቶ ሀምሳ ብር
OK፣ በስንት ጊዜ ያልቃል?
የሶስት ወር ነው። ለሶስት ወር ያህል ነው የሚፈጀው። በሶስት አዎ።
ወር ያልቃል።
ክፍያው እንዴት ነው አከፋፈሉ?
አከፋፈሉ አንዴ ነው የሚከፈለው።
OK፣ ከዛ በሶስት ወር ሌላ ተጨማሪ ክፍያ የለውም።
በአንዴ ነው የሚከፈለው።
አዎ
እሺ፣ ለማንኛውም ስሜን ያዥና እንትን
በቃ ከላኩ ብሩን transfer ካረጉ በኋላ በሰባ በሰባ አምስት ቤቱ ስልካችን ቴሌግራም ላይ ስምዎትን ስልክዎትን አድርጋ ይልኩልናል።
አ፣ የምን ላይ የምን ቴሌግራም ላይ ሰባ አምስት ቤት ስልክ አለን። ሰባ አምስት አ፣ ሀምሳ አ፣ አይቻልም።
አንድ ስልሳ ሶስት ስልሳ
እሺ፣ በሱ ቴሌግራም ላይ አዎ ቴሌግራም ላይ screenshot አድርጋ ይላኩልን።
ጥሩ ነው። እሺ።
እሺ እሺ፣ መልካም ቀን።